hello
ሴትልን ኪሩቤል ሰላም አብስትልን።
የጥሪ ማዕከል ነበር የምደውለው።
እሺ ትናንትና በቢራቢሮ ግሮሰሪ ጉዳይ አውርተን ነበረ ካስታወስከው።
እሺ አዎ ዛሬ close ሲሆን private draft machine ያላቸው fan ያስፈልጋቸዋል ተብሎ ነበረ እሺ እና የቤት ባለቤት ደውሎልኝ ማሽኑ የ BGI ነው እና እስካሁን ማሽኑም አልተሰራም። ትናንትና ተነካክቶ ሄደ፣ ግን ያው ነው አያቀዘቅዝም። እና እኔ ደግሞ አይቼ fan ያስፈልገዋል private ሆነ ራሶት መግዛት አለባቸው ብያቸው ነበር።
እሺ አይ የ BGI ነው ማሽኑ አሉ እና ምንድን ነው ያለው ነገር?
እ፣ ቢራቢሮ አይደለ check ማድረግ ይቻላል። ችግር የለውም። አሁን አዎ private ወይ- ይላል close ኡ ላይ ኢሊደር ላይ አዎ እኮ technician ኡ private ብሎ ከሆነ የላከው አ እ፣ ፎቶ ቴሌግራም ላይ ሊሄና ፎቶን ስለሚልኩልን የ- የእሳቸው ከሆነ እሳቸውን ይሻለ፣ የእኛ ከሆነ ደግሞ የእኛ ነው እንትን ነው።
እሺ እሺ ኪሩቤል እሺ እሺ እሺ መልካም ቀን